Hello ሰላም ጤና ይስጥልኝ ቤስት ቤት
Hello
ሰላም ጤና ይስጥልኝ ቤስት ቤት
ከአራት በፊት ከ CBE ብር ወደ ቤት ቤት ሁለት መቶ ብር አሳልፌ ነበረ እሺ
እና silent አልነበረ ያሉኝ ደውዬም ነበረ የዛን ቀን እሺ
አልመጣልኝም፣ አልተመለሱልኝም።
መቼ ነበረ
ቅዳሜ ቀን ማታ
በፈረንጅ ቀን ስንት ነበር ቅዳሜ
ማን ነው በሀያ ስንት ነው እሱ? በቅዳሜ ማለት እ፣ ሳምንት ሊሆን እኮ ነው። በቃ የ- ነገሩ ብቻ ነው የቀራል።
እሺ ወይ screenshot አድርገህ ትልክልኛለህ
አ screenshot አድርገህ ላክልኝ
አ፣ ስልክ ቁጥሩን አይደለም አ፣ history ውን screenshot አድርገህ ላክልኝ
የላኩበትን አዎ ቀኑ መቼ እንደነበረ ከአካ- ከ account history ላይ የሚቀንሰው አለ አይደለም አ እሱን እሱን ቴሌግራም ላይ screenshot አድርገህ ላክልኝ አይ አይ እሺ አባቴ፣ ስለደወልክልን አመሰግናለን መልካም ምሽት አይ አይ